ባባ ጤና ይስጥልን።
ሰላም ነው?
እግዚአብሔር ይመስገን።
መኪና ቲክቶክ ላይ post አድርጋችሁ ነበር።
እሺ ምን አይነት መኪና?
G four ነው የሚባለው የቶዮታ ስሬት የሁለት ሺህ ሀያ ሶስት
ምን አሉ?
ቶዮታ ስሬት ወይ
ምን መኪና? ምን መኪና ነው? መስመር ላይ ነው ታባት?
ብቻ ሆኖ የመጨረሻው የሁለት ሺ ሀያ ሶስት ጂዜድ ፎሬክስ
እኮ ምን መኪና ነው የፈለጉት ሰዎች? ጄዱ ጂዜድ ፎሬክስ እያልኩሽ እኮ ነው። የቶዮታ የመጨረሻው የሁለት ሺ ሀያ ሶስት ማለት ነው።
ጂዜድ ፎር አዎ
እሺ ሌሎታ እንዴዳ እመቤት BZ four ነው እንጂ GZ four የለንም። እኛ እ
ጂዜድ ፎሩ የለንም። BZ four ነው ያለን
okay ሀያ ሀያ ሶስቱ አዎ፣ እሺ ሀያ ሀያ ሶስቱ እሺ አምስት ነጥብ ሶስት አምስት ነጥብ ስምንት አዎ፣ አምስት ነጥብ ሶስት አምስት ነጥብ ሶስት አዎ BZ four በቃ መጨረሻው ነው።
ድርድር ይኖረናል። BZ four ኡ አምስት ነጥብ ሶስት ነው። ባንክ እናይመቻቻለን።
ባንክ ታመቻቻላችሁ።
አዎ እሺ አድራሻችሁ የት ነው?
መስቀል ፍላወርና ፓስተር እንገኛለን መስቀል
እና ፓስተር እና ፓሳይ መስቀል ፍላወር ስለሆነ ቅርባችሁ
አ አ እሺ እሺ ሲመጡ ይደውሉልን ወይ?
እንትን ነዳጅ ናቸው አይደል?
አዎ ምኑ
መኪኖቹ ኤሌክትሪክ ነው ነዳጅ?
BZ four ነው ኤሌክትሪክ ነው?
ኤሌክትሪክ ነው።
አዎ እሺ እሺ እሺ
እንትን የነዳጅ ምን አላችሁ? ሌላ የነዳጅ ነዳጅ ነበር
ሼቭሮሌት አለን።
ሼቭሮሌት አዎ
ሞዴሉ ስንት አንተ
ሀያ ሀያ ሶስት ሀያ ሀያ ሀያ ሀያ ሶስት ሀያ ሀያ ሶስት አዎ እሺ ዋጋው አምስት ነጥብ አምስት
እሺ በቃ ደውለን እንመጣለን በቃ ሲመጡ ይደውሉልን።
እሺ